ጤና ይስጥልኝ ጠብታ አምቡላንስ
እሺ እባካችሁን፣ ልጄ ታማብኝ ነው።
የት አካባቢ ነው?
አቦ
አቦ የት?
አቦ ሳሪስ ሳሪስ። እሺ ከዛ ወዴት ነው የምትሄዱት?
ወደ ቡል- ወደ ሸገር ዳቦ ወደ ታች
ምን ጤና ጣቢያ ነው?
እ ጤና ጣቢያ ነው?
አ
ምን ሆኖ ነው ልጁ?
እኔ እንጃ ከቅድም ከቅድም ጀምሮ እያለቀሰ ነበርና ራሱን ሳተ።
ስንት አመቱ ነው?
ስድስት
ከዚህ በፊት ሕክምና የታወቀ case